ወይ hello እ አቤት
ንጉሱ አቤት
ልወጣ እኮ ነው ሀስኔ hello ንጉሱ አቤት ከኢንዲያን የያዝከው order ማለት ነው አ
እ እንትን ብለዋል አው የእንትኑ አው አንተ deposit ላይ ቆርጦብሃል እንዴ
display deposit ላይ ቆርጦብሃል ቆይ አላየሁትም ባንስ አው deposit ን check አድርገው እሺ እና ደውልልኝ deposit ላይ ከቆረጠብህ ብቻ ነው ከዚህ refund የሚደረገው ካልቆረጠብህ አይደረግም ደግሞ ብዙ ጊዜ አይቆርጥም እሺ እሺ